Hello hello ከትላንትን ኮነጉዲያ እንትን መቶ ዘጠና ጌም ላይ ላኬ ከቴሌ ብር ወጣች፣ ጌም ደግሞ አልገባችም ነበረ። ዜሮ ዘጠኝ አስራ አምስት
ከቤት ከቴሌብር የተላከል ቁጥር አለች አይደለም?
ቴሌብር ወጣቻ እንትን game ደግሞ አልገባችም።
አይደለም አባዮል ከቴሌብር የተላከል message አለች አይደለም?
አዎ message
አዎ እሷን message ለኛ በ Messenger ወይ WhatsApp ላይ ላክልን። እሺ ቴሌግራም ላይ ሳይሆን Messenger ወይ WhatsApp ላይ።
እሺ እሺ አባቴ እሺ መልካም። እሺ።